Hello
አቤት ጤና ይስጥልኝ።
አብሮ ስል ምን ልርዳዎ?
አይ እዚህ
እ text ገብቶሎት ነው ቴሌዊን?
አዎ እሺ ቴሌዊን ማለት game ነው። እ ኮከብ አዎ።
ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል።
ኮከብ ዘጠኝ ሰማንያ አምስት መሰላል አዎ ከዛ ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል።
እሺ ሶስት ቁጥር ላይ ለመጫወት የሚል ይመጣልዎታል።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ያገኛሉ።
እሺ ጥያቄና መልስ እ coin ይገዛሉ። ሁለት ቁጥር ላይ ያለ ከሁለት ብር ጀምሮ coin ይገዙና ይመልሳሉ ጥያቄና መልሱን።
እሺ እሺ የእድል ጨዋታ ደግሞ subscribe ያደርጋሉ ወይ ደንበኛ ይሆናሉ። የዛኔ ሁለት ብር ይወስድና ሁለት ትኬት ወይም ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል። እድሎትን ይሞክራሉ።
እሺ እሺ መልካም ጊዜ።
እሺ ለሁላችሁ አሜን።